በራበር።
ሄሎ
ሄሎ ጤና ይስጥልን አይሰማም?
Hello ሰላም ዋላችሁ።
ሰላም ነው። አፍሪወርክ ነበር የደወሉት ምን ልርዳዎት?
አዎ እንትን ማስታወቂያ ማውጣት ፈልገን ነበር እና እሺ።
Information ለመውሰድ ፈልጌ ነበረ እ፣ በምን መልኩ ማስገባት እንደሚችል payment ኡን እና ፓኬጅ ካላችሁ ብዬ ነበር።
Okay እሺ፣ ፓኬጅ ከሆነ ፓኬጅ እና ስለ አጠቃላይ ስላለው ነገር ወይ ስልክ ቁጥር ልሽን ልስጣቸው እና
እ?
ስልክ ቁጥርሽን ልስጣቸው እና ወይ እነሱ contact ያድርጉሽ የሚመለከተው ፓኬጅ ነገር ነክ የሚመለከተው ሌላ ስም ስለሆነ ሀብ አንድም post ማድረግ ይቻላል።
ይቻላል እሱ ነው።
በቃ ግን በሱ more እናድርግ።
ፓኬጅ ሲሆን ደግሞ ቅናሾች ይኖሩታል። እስከ ሀምሳ percent አይል ድረስ ቅናሾች ይኖሩታል።
okay ስለዚህ normally ያላችሁን ብትነግረኝ ለመምረጥ እንዲመችኝ በአንድ ወይ?
post ለማድረግ ምን ያህል ነው የሚሆነው?
አንድ post ለማድረግ አንድ ሺህ ብር ነው የሚሆነው ለአንድ post።
okay እሺ ፓኬጆቹን ግን ከፈለግሽ ደግሞ ወይ team ኦች የ sales team ኦች ስላሉ እነሱ contact ያድርጉሽ።
ደስ ይለኛል። ስልክ ልስጥ?
እሺ አስራ አንድ ቤቱ ስልክ ነው።
አዎ እየወጣለ ነው።
አዎ እሺ እሺ ማን ልበልሽ ስለዚህ አሁን ስምሽን?
ልጠብቃቸው።
አዎ አሁን ይደውልሻል። ማን ስኒት ልበልሽ ስምሽን?
እባላለሁ። ስኒት ማ?
እባላለሁ። ስኒት S I N I T።
ስኒት እሺ አዎ
እሺ በቃ አሁን contact ያደርጉሻል እነሱ።
አሪፍ። እሺ እሺ እጠብቃለሁ።
እሺ።
እሺ።